ጤና ይስጥልን።
ሰላም፣ እግዚአብሔር ይመስገን።
እግዚአብሔር ይመስገን። ጉስቶ ሬስቶራንት ነው።
አዎ ጉስቶ ሬስቶራንት።
አሪፍ ፔይ ነበር ምደውሎት ደንበኛችን አሪፍ POS machine
ኦ እሺ፣ ሰላም እንዴት ናቸው?
እግዚአብሔር ይመስገን። ደንበኛችን እንዴት ነው?
ደህና ነን፣ እግዚአብሔር ይመስገን። ሰላም ነው።
ምናልባት POS machine ኡ ላይ ያጋጠሙት ችግር ካለ ለመጠየቅ ነበር ደንበኛችን።
ምንም አላጋጠመንም። ትንሽ ስራ ቀዝቅዞብን እየሰራን አይደለም እንጂ እሺ፣ እ፣ ምንም አላጋጠመንም እስካሁን። ባትሪ ባለፈው ተቀይሮልናል፣ ተበላሽቶ ነበረ።
እሺ፣ ባትሪ ተቀይሮልናል አሁን።
እሺ። ደንበኛችን ምናልባት ምንም አይነት ችግር ካጋጠሙት ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁን።
ዘጠና ሶስት ዘጠና አምስት እሺ፣
መልካም ቀን ይሁንልዎት።
አሜን። ደስ ይበልሽ።